የአሰልኝ ቴስ የበራ መርጃ ማዕከል
ጤና ይስጥልን። አሁን ተመዝግቤ ነበርና ደውዬ ግን ትክ- እንትን አልተላከልኝም
ምን ሜሴጅ ማለት ነው የመክፈያ ሜሴጅ።
የመክፈያውን ዜሮ ዘጠኝ ሰማንያ አራት ሰባ ስምንት ሰማንያ አራት ሰማንያ ላይ ላከዋል።
እሺ። አይ በዚህ ነው እኮ የምትልክልኝ የነበር ያነ የቁጥር ስልክ ነው የያዘችው ልጅቱ።
እሺ፣ ስለዚህ እዚህ ቴሌግራም ላይ ላከው።
በዚህ ላከውና በዚህ እንትን ብዬ ደ- ከፍዬ ደረሰኝ ለእሷ እሰጣታለሁ ማለት ነው።
ደረሰኙን ለእኛ ነው ፎቶ የሚልኩልን ትኬቱ እንድንልክሉት።
በቴሌግራም አዎ፣
እሺ።
ሀረግ ማሩ የሚለው ነዋ ቴሌግራሙ።
አዎ ሀረግ ማሩ እሱ ላይ ልክሎታለሁ። ይክፈሉና በሶስት ሰዓት ውስጥ ፎቶውን እዛ ላይ ላኩልኝ።
እሺ እሺ። እና እሷ airplane ስትገባ ምን ይዛ ትገባለች?
ትኬቱን እልክሎታለሁ ለእርሶ።
እሺ እሺ እሺ